Hello?
hello አትሉ
ጤና ይስጥልን።
ያውን ድርጅት የሚደወሉት ቢኒያም እባላለሁ። በባለሙያነት ለመመዝገብ ነው።
አዎ ስራ ፈላጊ ነኝ።
እሺ ሙሉ ስምዎትን ይንገሩኝ።
ሩት ኤርሚያስ ግን ተመዝግቤ ነበር።
መቼ?
እ፣ ቆይቷል ግን ትናንትና በሆነ ስልክ ተደውሎልኝ አ ጎተራ አካባቢ ነው ያሉኝ እና ወዲያው ስለተዘጋ መልሼም ስደውል አይነሳም ምናልባት የእናንተ ስልክ ቁጥር ካልሆነ ብዬ እንትን አልኩ።
የእኛ ነው። ዛሬ ነበር የተቀጠሩት። አሁን ጨርሰው ሄደዋል። orientation ሰጠናቸው። እንዴት አብረን እንደምንሰራ እ፣ ገለጻ አድርገንላቸው ነበር። ስለዚህ ሐሙስ መምጣት ይችላሉ? ሐሙስ ላድርግልዎት?
እችላለሁ።
ሐሙስ ሳያረፍዱ ሁለት ሰዓት ተኩል ላይ ነው እዚህ መገኘት ያለብዎት። ካረፈዱ በኋላ እሺ።
አያስገቡዎትም። እ፣ ሲመጡ መታወቂያዎትን እና ስልክዎትን ይዘው የትምህርት ማስረጃ የተጻፈ የስራ ልምድም ካለዎት ይዘውልን ይመጣሉ።
okay ስልኮትም አለ ስልክ ቁጥሬ ነው።
ስልክ መያዝ አይ ኮድ ስለምንልክበት ስንመዘግቦት ስልክ okay።
ያስፈልጋል ሞባይል።
okay
እሺ፣ ስለዚህ ሳያረፍዱ ይምጡ።
ጎተራ ምኑ ጋር ማለት ነው?
ጎተራ ፔፕሲ ፋብሪካውን ያውቁታል?
አላውቀውም ግን እጠይቃለሁ።
ፔፕሲ ፋብሪካው ፊት ለፊት ኮብልስቶን መንገድ አለ። ፔፕሲ ፋብሪካው ይታወቃል እዛ ጋር okay እሺ ፊት ለፊት ኮብልስቶን መንገዱን ይዘው ትንሽ እንደገቡ ፖሊስ መምሪያ አለ። ከፖሊስ መምሪያው አጠገብ ነው ቢሮአችን።
እሺ እሺ እሺ፣ መልካም ቀን ይሁንልዎት።
አመሰግናለሁ። እሺ ቻው።